ከምደርስበት አያውከኝም አንተን ከማምለክ አይጎትተኝም ተስፋዬን ሲሆን ከሩቅ እያየው ለአንተ ክብር ሁሌ ይሰጣለሁ የምደርስበት አያውከኝም አንተን ከማምለክ አይጎትተኝም ተስፋዬን ሲሆን ከሩቅ እያየው ለአንተ ክብር ሁሌ ይሰጣለሁ በረከት ክብር ምስጋና ኢየሱስ ላንተ ይሁን ውዳሴ አምልኮ ስግደት ኢየሱስ ላንተ ይሁን ከዘላለም እስከ ዘላለም ኢየሱስ ላንተ ይሁን ለታረድከው በግ ኢየሱስ ላንተ ይሁን በረከት ክብር ምስጋና ኢየሱስ ላንተ ይሁን ውዳሴ አምልኮ ስግደት ኢየሱስ ላንተ ይሁን ከዘላለም እስከ ዘላለም ኢየሱስ ላንተ ይሁን ለታረድከው በግ ኢየሱስ ላንተ ይሁን ኢየሱስ ላንተ ይሁን ኢየሱስ ላንተ ይሁን ኢየሱስ ላንተ ይሁን አምላኬ ላንተ ይሁን ኢየሱስ ላንተ ይሁን ኢየሱስ ላንተ ይሁን ኢየሱስ ላንተ ይሁን አምላኬ ላንተ ይሁን ከኔ የምትሻው ገንዘብ አይደለም፣ ብርና ወርቅን አትፈልግም። ያፌን ፍሬ ግን እሰጥሃለሁ፣ ፊት ወድቄ እሰግድልሃለሁ፣ አመልክሃለሁ። የምድር ስበት አያውከኝም፣ አንተን ከማምለክ አይጎትተኝም። ተስፋዬን ሲሆን ከሩቅ እያየው ለአንተ ክብር ሁሌ ይሰጣለሁ። የምድር ስበት አያውከኝም፣ አንተን ከማምለክ አይጎትተኝም። ተስፋዬን ሲሆን ከሩቅ እያየው ለአንተ ክብር ሁሌ ይሰጣለሁ። በረከት፣ ክብር፣ ምስጋና ኢየሱስ ላንተ ይሁን። ውዳሴ፣ አምልኮ፣ ስግደት ኢየሱስ ላንተ ይሁን። ከዘላለም እስከ ዘላለም ኢየሱስ ላንተ ይሁን። ለታረድከው በግ ኢየሱስ ላንተ ይሁን። በረከት ክብር ምስጋና ኢየሱስ ላንተ ይሁን። ውዳሴ አምልኮ ስግደት ኢየሱስ ላንተ ይሁን። ከዘላለም እስከ ዘላለም ኢየሱስ ላንተ ይሁን። ለታረድከው በግ ኢየሱስ ላንተ ይሁን። ኢየሱስ ላንተ ይሁን። ኢየሱስ ላንተ ይሁን። ኢየሱስ ላንተ ይሁን። አምላኬ ላንተ ይሁን። ኢየሱስ ላንተ ይሁን። ኢየሱስ ላንተ ይሁን። ኢየሱስ ላንተ ይሁን። አምላኬ ላንተ ይሁን። የፍጥረት ሁሉ ገዢ ነህ ጌታ፣ ትመለካለህ ጠዋት ማታ። ላንተ መዘመር እጅግ ጥቅሜ ነው። ስለዚህ ሁሌ እዘምራለሁ፣ አከብርሃለሁ። ዛሬማ ምስጋና ነው ልቤ አፌን የሞላው። ዛሬማ ውዳሴ ነው ፊት የማገኘው። ዛሬማ ምስጋና ነው ልቤ አፌን የሞላው ዛሬማ ውዳሴ ነው ፊት የማቀርበው ክበር ክበር እያልኩ ክበር እያልኩ ላንተ ዘምራለሁ ከሆንኩትም በላይ በላይ ገና ይሆናለሁ ክበር ክበር እያልኩ ክበር ያልኩ ላንተ ዘምራለሁ ከሆንኩትም በላይ በላይ ገና ይሆናለሁ ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን